ሄሎ ሄሎ ጤና ይስጥልኝ።
ሰላም ሰላም ነው እብዲ፣ ሰላም ነበር እንዴት ነህ?
አለን።
እሺ ም- ምን መሰለ possible winning ኡ Okay
ሰላሳ አንድ ሺ ስድስት መቶ ስምንት ይላል አይደለ?
አዎ ይኸውልህ ልክ ነህ አንተ calculate ባደረግከው መልኩ ልክ ነው።
Okay።
possible winning ኡ ተ- እቺ ሰላሳ ምናምኗ ከዛ አዎ።
በኋላ ተደምሮ tax ኡ ሲቀነስ ል- እናንተ አዎ።
እንደጻፍክልኝ ነው የሚመጣው። ግን አዎ።
possible win ኡን ቁጥሩን ነው የተሳሳቱት። እንዴት መሰለ አዎ እ፣ ቤት ያደረክበትን በ total odd ኡ ነው የምታባዛው አንድ Okay።
ሺውን በሀያ ሰባት ነጥብ አራት ዘጠኝ ማለት ነው።
Okay እንደዛ ስታባዛው ቆይ አንዴ ላባዛና ልንገርህ calculate እሺ።
ሳደርገው ትክክል ስለመጣልኝ ነው። ነጥብ እሺ።
አራት ዘጠኝ ሲባዛ በአንድ ሺህ ስታረገው ሀያ ሰባት ሺህ አራት መቶ ዘጠና ይመጣል። ከዛ አዎ እሱ ላይ እ፣ እንትናችንን እንደምራለን ቦነሳችንን አራት ሺህ አንድ መቶ ሀያ ሁለት ነጥብ ዘጠኝ ዜሮ ማለት ነው።
አዎ ከዛ ቦነሳችንን ደምረን tax ኡን ደግሞ አራት ሺ ሰባት መቶ አርባ አንድ ብር እንቀንሳለን።
Okay አርባ አንድ ብር ከሰላሳ አራት ሳንቲም Okay።
ስንቀንሰው ሀያ ስድስት ሺ ስምንት መቶ ሰባ አንድ ነው የሚመጣው።
እሺ thank you ችግር እና የለም።
እስኪ check አድርጋት ማለት እንትኗን ችግር የለም። አይ እኔ ያሰብኩት ልክ መጀመሪያ ነህ።
possible አዎ ኧረ ችግር የተጻፈችዋን ስህተት እንጂ አዎ ታውቃለህ አይደለ? total odd ኡ ቤት ባደረግከው ተባዝቶ ነው possible ኡ እሺ፣ የሚቀመጠው።
እሺ፣ እሺ ችግር የለም። Thank you ይቀጥላል፣ አመ- ይቅርታ አ- እንጠይቃለን።
አመ- ችግር የለም። አመሰግናለሁ። ችግር እሺ የለም።
እሺ እሺ Thank መልካም you